የኔ በላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጅ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጅ ይሁዳ ይታይ ቀረብኝ ወደ ኋላ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጅ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጅ ይሁዳ ይታይ ቀረብኝ ወደ ኋላ ትላንት አብሮኝ ነበረ ጽዋዬ ሞልቶ ሳለ ወዳጄ ብዬ ያልኩት ታዲያ ዛሬ የታለ የታል ወዳጄ የታል አምጡልኝ የልቤን ሰው ፍቅሩ ቢጎልብኝ ነው እምባዬን የማፈስብ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ በጭራሽ እንዳልከፋው ሲስቅ ሲጫወት ውሎ አመሻሹ ላይ ወጣ አቤት የቀን ጎዶሎ አቤት የቀን ክፋቱ ማንን ጠረጠረ ወዳጄ ማነው ታዲያ ገንዘብ ሰው ከቀየረ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ መሃላ ቃል ኪዳኑ ያ ሁሉ ብዙ ቃላት ዛሬ ሁሉም ተረሳ ተዘነጋ እንደ ዘበት የታል መዋደዳችን የታሌ ጥንቱ ፍቅር ቀና ማለት ይሻላል በድሎ ከማቀርቅር የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ሰላሳ ዲናር ወስዶ የሳመ ሚንከሰኝ አፈር ስሆን ያለ አፈር የሚያስበላኝ እርሱን ሰው ይቅር በለው እርሱን ሰው ማርልኝ ይቅር ማለት ሳውቅ ነው ይቅር የምትለኝ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ የሰላሜ ሰው ያልኩት እንጀራዬን የበላ የሰላሜ ሰው ያልኩት ወስዶ ከእጄ የበላ ወዳጄ ይሁዳ ይታይ ቀረብኝ ወደ ኋላ ወዳጄ ዮዳይታል ቀረብኝ ወደ